እህ ያምናው ቀን አለፈን እህ ስንቱን አቆራምዶት እህ ያምናው ቀን እያለው እህ ሰው ይለማመጣል እህ ያምናው ቀን እያለን ሰው ይለመጠመጣል እህ ካለፈው ጊዜና እህ ካለው ማን ይበልጣል እህ ካለፈው ጊዜና እህ ካለው ማን ይበልጣል ስበብዋ የቀኝ እግሯን ካሳም በሆነበት ዘመን የቀኝ እግሯን ካሳም በሆነበት ዘመን ዋያራት ይሆናል አንዳንድ ጊዜም